አስዳቂና አራሚ ፈጣሪ ሆነን በአንድ ስግ ይረዳ በሶስት ወቅተን በላተኛው ዳኛ እንዲህ አስማማለ። አስዳቂም አምላክ ነው ነፍሴ የዘረባት፣ አራሚም ወላጅ ነው ለፍቶ ያሳደጋት። አጣሪው ይመስል ቃል ባሰላት ወልዱ ለባዳ ነው ብላችሁ ሸኟት ብላችሁ ሸኟት። አንዲት ልጁ ወድጄ እንጥል የምታክል እንኳን ከሰውና ጣላች ከህል እንደሷ ከሆነ ሁሉም ሴት ሲወደ ሳያጋጥም ይቅር ሳያገናኝ መንገድ የመውደዷን ጎቻ በትኩሱ ሲያምረኝ ቅር ማለት መጣ ነው ድርቆች ልቀበዝ ያልታደለው ልቤ ደጋ ያከተበ መውደድን ሲጠማ መውደድ አነደደው መውደድ አነደደው። የዛች ፈረስ ልጓም በማን እጅ ይረጋል? ያንንም ያንንም እንደ ፈራስ ጥሎታል። እንደሷ መጀንን እንደኔ ልመና አድሮ መታየቴን ማን ጠበቀውና እኔ እንዳልሄድባት እሷ እንዳትመጣለኝ ያሳለመኝ ጀመር ሱሪዋን ታጥቃብኝ ፍቅርን እንደ እንግዳ ሳልሰለች መቀበል አጣብቆበት ቀረ ለገላዬ በደል ለገላዬ በደል። ለውጠሽ ካተረፍሽ ከሰው በመግባባት ቀዩ ከተመቸሽ ሽምቶ ለመግባት እኔማ ልጨነቅ አላስብ ኑሮሽ ሳትረሽ ልርሳው ዋጣችነትሽ ዋጣችነትሽ ዋጣችነትሽ